Hello
ዶሬ ደህና አደርክ?
ወዬ ወዬ፣ እንዴት ነህ?
እንዴት አደርሽ?
ጠፋህ።
እንኳን አደረሰሽ።
ጠፋን፣ እኛ ጠፋን። እንኳን አብሮ አደረሰን። ሰላም ነው?
ስትደውይ እንትን ቤተ ክርስቲያን ነበርኩና ችግር የለውም። እሺ፣ እና አሁን አልረበሽኩም?
ኧረ ወጣው ወጣው።
በቃ በጣም ጥሩ። በ- ዛሬ እንዴት ነው ግን? አይመችክም መሰለኝ ሲመስለኝ ማለት
ለስራ ያው አሳይ ላደርግ ነበር።
ምን ነበረ? ችግር የለም ችግር የለም።
micro oven ነው ሀያት አርባ ዘጠኝ
አያት አዎ ሀያት
አርባ ዘጠኝ
አዎ እሺ።
ሀያት አርባ ዘጠኝ ቤቱ አደባባይ እና ይመችሃል ጊዜ አለ?
አዎ
በቃ በጣም ጥሩ። እሺ አሁን እንትን ልላቸውና ዛሬ የሚመቻቸው ከሆነ እንደውልልህ።
እሺ እሺ እሺ ብሬ እሺ እሺ፣ ወጣሁ። ቻው